Hello ጤና ይስጥልኝ።
ጤና ይስጥልኝ።
ከ BGI ኢትዮጵያ የጥሪ ማዕከል ነው የምደውልልዎት።
እሺ አዳነ ባርና ሬስቶራንት ኖት?
አ
ከ BGI የ SMS ደርሶታል፣ መልእክት ደርሶታል ደንበኛችን
እ አልደረሰም አዲስ የ BGI መለያ ቁጥር ልከን ነበር። አልደረሱትም?
እ አልደረሰኝም።
እሺ የያዙት ልንገሮት፣ እሺ ሀምሳ አንድ ሀምሳ አንድ ሰባ ሶስት ሰባ ሶስት ሀምሳ አንድ
ሀምሳ አንድ ሀያ አምስት
ሀምሳ አንድ ሰባ ሶስት ሀምሳ አንድ ሀያ አምስት አዎ ይሄ አዲሱ የመለ- የቢጃይ የመለያ ቁጥሮት ነው።
እሺ እሺ እናመሰግናለን። መልካም ምሽት።